ሄሎ ሄሎ፣ አቤት ሰላም ኤቪ፣
አቤት አለው።
ከቺፕቺፕ ነው የደወልኩልዎት።
Okay እሺ።
ቺፕቺፕ ላይ order አድርገውን ነበር ከዚህ በፊት አዎ አድርጌ ነበር ዛሬ እሺ።
የሚደርስ driver እየደወለልዎት ነበር እና ስልክ አላነሱም።
መቼ? አሁን ኧረ አልደውልም።
እስኪ የቴሌ ቁጥር አለዎት
አዎ ይነግሩኛል፣ ወይ በእሱ እንዲደውልልዎት ላድርግ?
እሺ። ዜሮ ዘጠኝ
እሺ ዜሮ ሀያ ዘጠኝ ስምንት ሀያ እሺ ስምንት ዜሮ ዜሮ
ይቅርታ እንዴ
ዜሮ ዘጠኝ ሀያ ስምንት እሺ ዜሮ ዘጠኝ ሀያ ስምንት ዜሮ ዜሮ እሺ
ሰባ ሶስት ዜሮ አራት ሰባ ሶስት ዜሮ አራት ዜሮ አራት እሺ በዚህ ይደውልልዎታል፣ ያንሱለት።
እሺ እ፣ ምናልባት ወይ እንትን ካላለ እኔ ልደውልለት ቁጥሩ ትሰኛለች።
የድራይቨሩን አሁን ይደውልልዎታል እሱ ራሱ እሰጦታለሁ ቁጥር እሰጠዋለሁኝ። አሁን ይደውልዎታል፣ ያንሱለት።
እሺ እሺ።
እሺ እሺ።